Hello. ሄሎ ሄሎ፣
አቤት፣ ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን። ምን ልታዘዝ?
አይ ቴሌዊን ይጫወቱ ነው ምንድን ነው? እኔ የማላውቀው message ገብቶብኝ ነው፣ አዲስ ስለሆነ ስልኩ።
እሺ፣ ቴሌዊን game ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ መረጃ ይመጣል። ታዲያ ቴሌዊን አ፣ እንደዚህ ብቻ game ነው።
game ነው። ጥያቄና መልስና የእድል ጨዋታ ነው ያለው። ያው ካሸነፉ ሞባይል፣ ላፕቶፕ አምስት ሺህ ብር ሽልማቶች ናቸው።
እሺ፣ እሺ፣ እሞክራለሁ። እሺ፣ እሺ፣ መልካም ጊዜ።
እሺ።